የትንሽ ነገር ሰው ነው የቀረ። አቤልዬ አቤል ወይ አንዴ እሺ። በጣም በዝቶብናል order። አ- ማሚ ማሚ ወይ ወይ።
ጨርሰው ነው ዝም ያልከውን order
አዎ complete ነው? እሺ በቃ ይመችህ አባቴ።
እሺ። እነ ለምን ቆይት ጠፍቷል። አ- አ- ጭራሽ ምንም እንትን ማለት አልቻለም። ለዛ ነው እሺ፣ ይቅርታ በጣም አይ ኧረ አታስ- አታስቸግሩን ግን ቸው ቸው በቃ ደርሻለሁ።
በተደጋጋሚ የጻፈው ልጅ ሰባ ስምንት ነው። እሺ ከፒዛ